Chevrolet.
ሄሎ
ሄሎ፣ ጤና ይስጥልኝ።
አይስጥልኝ።
ከቺፕቺፕ ነበር የምንደውልልዎት።
እሺ
order አድርገን መጣ product አለዎት?
የቆየ
ምን ነበር?
ቤላ pad
ቤላ pad።
አ ግማሹ መጥቶ ግማሽ አልመጣ
ጎሎ ነው ነው ነው ጎድሎ ነው?
አ November ነበር order ኡ።
በማ ማን ነበር admit?
ሰላም ሰላም ጂ ናት create ያደረገች።
okay ሰላም ነው።
አ
okay እሺ። ስለዚህ ሰላም እንደውለን check እናድርጋት። ይቅርታ።
ችግር የለውም። እሷም ደውላልኝ ነበር። በአንድ ላይ ነበር ደጋግመን የደወልነው።
okay እንድ እሺ።
ካለን ስንት ብለው piece ነበር?
ነው አሁን የጎደለው?
አራት አራት።
አምስት መጥቶልናል። አ
እዚህ ጋር እኮ ያዘዛችሁት እ, ዘጠኝ piece ነው አይደለ?
አ አሀ ስለዚህ አራት መጥቶ ነው አምስት ነው የጎደለው።
አይ አምስት ነው የመጣው፣ አራት ጎደለ።
አራት ጎደለ።
አ እሺ ነገ መረከብ ትችላላችሁ?
እንችላለን። አ የት ነው location?
እዛው ራሱ አያት ጋር አያት።
ገብርኤል የሚለው አ እሺ ስለዚህ ይሄ ብቻ ነው የቀረ product።
አ እሺ ነገ እንልክሎታለን። ቺፕቺፕ ስለተጠቀሙ እናመሰግናለን። መልካም ምሽት።
እሺ አመሰግናለሁ።
እሺ።